ጤና ይስጥልኝ ነው።
አብሮ ይስጥልን። ድንቅ ልጆች ለህፃን ላስመዘግብ ፈልጌ ነበር።
እሺ የስንት ዓመት ልጅ?
እ አራት
እሺ ይቻላል። ሙሉ ስሟና የቤተሰቦች ስልክ ቁጥር አለዎት?
አዎ ግን እድሜዋ ማለት ነው አራ አምስት ዓመት ገና አልሞላት ግን አራት ዓመት ከየሆነ ወር ሆኗታል።
ይቻላል። ምንዎት ናት ለእርስዎ?
እኔ አክስቷ ነኝ።
እሺ
እና ምን እሺ ልበል?
ስሟን ይንገሩኝ ስሟን። የ- ሴት ነው ወንድ ነው?
ሴት ነች።
እሺ ስሟን ንገሩኝ።
ማራማዊት አላሙ
እሺ እሺ ቆይ አንዴ መስመር ላይ ጠብቂ።
እሺ
ማርያማዊት ማን?
ማራማዊት አላሙ
እሺ አራት ዓመቷ ማለት ነው።
አራት እሺ ዓመት አራት ዓመት እ፣ ከአም- ከሰባት ወር ወይ ምናምን አካባቢ አሁን እንደዛ
እሺ ስልክ ቁጥር ንገሪኝ የቤተሰቦቹ የእናቷ የቤተሰብ ወይ እናቷ የአባቷ?
ልንገርሽ እሺ ወይ የአባቷ ልንገርሽ ዜሮ ዘጠኝ አስራ አንድ
እሺ
ሰላሳ አራት ሰላሳ አራት አስራ ሁለት ዘጠና ሰባት አስራ ሁለት ዘጠና ሰባት አስራ አንድ ሰላሳ አራት አስራ ሁለት ዘጠና ሰባት እና ዘጠና አንድ okay ዘጠና ሰባት እሺ ዘጠና የት ሰባት አሁን የት ነው አድራሻው?
ባህር ዳር
እሺ የእርስዎን ስም አልበል የጠቋሚ ስም
ቤዛዊት ፈንታውን
እሺ ስልክ ስልክ ቁጥር ይንገሩኝ።
የኔም
አዎ ዜሮ ዘጠኝ ዜሮ አንድ
እሺ ሰላሳ ዘጠኝ
እሺ ሰላሳ አምስት ሀምሳ አንድ
ዜሮ አንድ ሰላሳ ዘጠኝ ሰላሳ ሰላሳ አምስት አምስት ሀምሳ አንድ አ
እሺ እሺ እናመሰግናለን። እንደውላለን።
እሺ
እሺ መልካም ቀን።
እሺ